ሄሎ ሲለኝ እባክዎ ብራይት የጉዞ መረጃ ልስጥዎ።
ሄሎ ሄሎ ነኝ።
ጠረንቴል መሰለኝ።
ሄሎ
ሄሎ ሄሎ እሞ ጤና ይስጥልኝ። ሰላም ነው?
ደንበኛችን ሄሎ ቪዛ
እንትን ወደ ሲንጋፖር ለመሄድ የባንክ ስቴትመንት ያስፈልጋል እንዴ?
በምንድን ነው የሚሄዱት?
ለጉብኝት ነበረ መሄድ የፈለግኩትኝ።
አዎ ለጉብኝት ከሆነ አዎ ባንክ statement ያስፈልጎታል።
okay፣ ከእሱ ሌላ ሌላ ፈልግ ማለቴ ከዚህ ከባንክ አንድ statement ይጠብቁኛ የሚያስፈልጎትን ነገር ላጣራሎት።
እሺ